ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከቤስት ቤት ምን ልርዳዎ? ሄሎ
ሰላም ነህ?
ሰላም ምን ልርዳዎ?
ትንሽ ብር መወጣ እምቢ አለ። በአንደኛ አደርጋለሁ።
ምንድን ነው የሚሉት withdraw ሲያደርጉ?
እ?
ምንድን ነው የሚሉት withdraw ሲያደርጉ ምንድን ነው የሚሉት?
withdraw withdraw እሺ ስንት ብር ነው? የዛሬ ነው አ ዛሬ ነው አሁን እሱ ስንት ብር ነው? እሺ አንድ ሺህ አምስት መቶ ስልክ ቁጥር ነው
ምን አልኩ።
በዚህ አሁን በደወሉበት ስልክ ቁጥር ነው ቤስት ቤት የሚጠቀሙት?
አይ ሌላ ስልክ ነው
እሺ ስልክ ቁጥሩን ይንገሩኝ።
ዜሮ ዘጠኝ እ ዘጠኝ አስራ አምስት
ዜሮ ዘጠኝ አስራ አምስት ሰባ ሁለት ሰባ ሁለት ስልሳ ስድስት
ሰባ ሁለት ስልሳ ስድስት
ዜሮ ዘጠኝ አስራ አምስት ሰባ ሁለት ስልሳ ስድስት እሺ ዜሮ ዘጠኝ ዜሮ ዘጠኝ አዎ መጨረሻ ዜሮ ዘጠኝ
እሺ ስንት ብር ነው ያሉኝ?
አ አንድ ሺህ አምስት መቶ
እሺ አንዴ መስመር ላይ ጠብቁኝ። እሺ
ወይኔ ማሐትሬ
ሄሎ ሀሎ ወደ ዜሮ ዘጠኝ አስራ አምስት ሰባ ሁለት ስልሳ ስድስት ዜሮ ዘጠኝ ነው የሚልኩት?
አ
እሺ አሁን ገብቶሎታል check ያድርጉ።
እሺ እሺ መልካም ቀን።